ይስጥልን። ቢስትሪ ፍሬዲክስ ነኝ። ምን ልርዳው?
ሶስት መቶ ብር withdraw ያረኳት ነበረች አልገባችም።
እሺ፣ አሁን የደወልክበት ላይ ቢስትሪ ቁጥር አይ
ዜሮ ዘጠኝ
ሰማንያ ስድስት ሰማንያ ስድስት ሰባ ሰባት ሰባ ሰባት ሰባ አንድ ሰባ አንድ ሰባ አራት ሰባ አራት
ትላል ለሊት ላይ እ
ለሊት ላይ ትላል እሺ
ኧረ እባክህ ሽቶ ይዞ እየወጣ ነው
ሄሎ ወይ ናት
ዜሮ ዘጠኝ ዜሮ ሶስት ሀያ አራት ሀያ ሶስት አርባ ሁለት አዎ ቴሌ የዚህ ቴሌ ብር account ላይ already ብሩ ገብቷል ነው የሚያሳየው።
እርግጠኛ ነሽ አዎ
ግን ቴሌ ብሩ ላይ የለም
ጋራ እንደገባለት ነው የሚያሳየው ዜሮ ዘጠኝ ዜሮ ሶስት ሀያ አራት ሀያ ሶስት አርባ ሁለት አዎ የኔ- እኔም ወደ እሱ ነው የላኩት
አበ- አበባው አይደል?
አዎ፣ አበባው አበባው ደ እሺ እሺ እና በቃ ወዴት እንዳደረኩት አላውቅም